hello ሰላም ጤና ይስጥልኝ ቤት
ትላንትና ማታ ሁለት ሺህ አምስት መቶ withdraw አድርጌ አልገባኝም።
እሺ ቤት ቤት ቁጥርህን ንገረኝ።
ዜሮ ዘጠኝ እሺ ስልሳ ስድስት እህ
ሰላሳ አራት ዜሮ አንድ ዜሮ ዘጠኝ
እሺ ቆይ አንዴ ሄሎ
ሄሎ ወይ አለ ቆይ አንዴ አይ የተዘጋ መስለኝ ነው ሁለት ሺህ አምስት መቶ አዎ
ያው አሁን ሁሉም ገብቶላል እሺ አባቴ check አድርገው ቤስቢት ላይ ነው።
ነው አይ ወደ አዘዝክበት ቴሌ ብርህ ላይ እሺ እሺ አባቴ መልካም ቀን እሺ እሺ